ሄሎ ሄሎ ራኒ አቤት እንትን ኢሜይሉ acceptance ኡን አላክሽለትም አይደል?
እ acceptance ወረቀቱሽን ነው የላክሽለት?
ምን አንቺ አ- ማለት አልገባኝም።
acceptance ወረቀትን የላኩልሽ
አዎ እሱን ነው የላክሽው? link ኡን ነው የላክሽለት?
link ኡን ነው የላኩልህ።
ኢሜይል ምናምን እንዳታደርጊያቸው። አሁን እ?
ስገባ እምቢ ስላለኝ ነው።
እኔ ጋ- እኔ ኩቤና አንቺ የላክሽልኝን ኢሜል ነው ያለው። ከየት አግኝ- አገኛቸዋለሁ ብዬ ነው።
አይ it's okay ችግር የለውም ግን አይ ነው አሁን እንትን ስል acceptance ሽ ላይ እ፣ ባላቸው ኢሜይል ምናምን እንትን ብለሻቸዋል? contact አድርገሻቸዋል?
እ- በ- ትምህርት ቤቱን contact አድርገሻል? ወይ?
እኮ በዛ እንደከፈለ ነው ማውቀው። እኔ በቃ contact ማድረግ አለማድረግ ሳይሆን የላክሽልኝን link ላኩለት፣ በሱ ከፈለና ይህንን ላከልኝ።
አንቺን እኮ ነው ያልኩሽ።
እኔ ምንም እ፣ ከእነሱ ጋር contact ያደረኩት ነገር የለም።
እሺ በቃ ኔትወርክ ያው እ?
እ፣ እሺ እንትን ሲል confirm ሲያደርጉት ንገሪ።
እሺ እሺ ላክልኝ እለዋለሁ።